ai na wani mutumin wani ኪራይ
አቤት ሰላም ነው። እንዴት ነው?
እግዚአብሔር ይመስገን።
አለው ቅድም ደውሎ ነበር አይደለ? የሀያ ሺህ ብር ያገኘው አ
እና ሚ- ፎቶውንና ማታወቂያውን ማለት ነው እ
ልኳል። በ- መጀመሪያ
ልክ ያለው አዎ፣
እ፣ እንደገና ላክ እያሉ ነው። አልገባም፣ በደንብ አልገባም እና እንደገና ላክ እያሉ ነው።
አረ ልክ ልክ ያለው እንደገና ፎቶ በ- እኮ በ- በጥሩ ሁኔታ በተለ- በጥሩ በጥሩ ሁኔታ ነው የላኩት።
OK፣ ዛሬ ነው አ
እንደዚህ ከሆነ አላዩትም አ- OK፣ አላዩትም እንትኑ ላይ አ- አላዩትም መሰለኝ እና ላክ እያሉ ነው።
ቴሌግራም ላይ ቴሌግራሙ ላይ ልክ ያለው አላዩትም እነሱ።
በቃ እንደዚህ ከሆነ ችግር የለም። እሺ
እሺ
ገብተን እንትን እንገኛለን። ኮሪደር መርገጥ አይቶ